hello hello
hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን አለሁ።
ከቺፕቺፕ ነበር የምንደውልሎት አልሚ።
ቺፕቺፕ ከቺፕቺፕ እሺ፣ እ፣ ይቅርታ ቺፕቺፕ ላይ ያሉትን complain ለመቀበል ነበረ ያልተመቸውት ነገር ካለ።
complain እንትን ነው ይሄ ምንድን ነው አቅራቦት ላይ አንድ ጊዜ አዘን በመከራን ይመጣልን
ቆይቶ ነው።
የለንም ተብሎ አይደለም አድሮ ምናምን ማለት ነው
ምን ብሎ?
ማለት እንትን የለንም ተብሎ ምንድን ነው የለንም እቃ አልቆብን ነው ተብሎ ማለት okay፣ በ out of stock ብሎት በ product out of- እጥረት ምክንያት አዎ ተብሎ ማለት ነው። ሌላ ደግሞ እንትን ሽንኩርትና ቲማቲም ሁለት ጊዜ ድንች የተበላሸ ደርሶኛል።
ድንች ነው።
ድንች፣ ሽንኩርትና ቲማቲም እ፣ በተለይ ሽንኩርቱ በጣም የሚደብር ድንችና ማለት ነው።
ድንችና ሽንኩርት quality ያቸው የወረደ ነገር ተቀብለዋል።
የወረደ- አዎ አዎ፣ በጣም okay፣ application ውስጥ ቀላል ነው ሲጠቀሙት።
application ኑ በጣም ምርጥ ነው።
okay፣ አ፣ ሌላ አዲስ እና ሌላ ተጨም ደግሞ comment የምሰጣችሁ እሺ፣ ምን አሉኝ?
comment ማደርጋችሁ እኔ አሁን ለምሳሌ order ስሰጥ የምፈልጋቸውን ነገሮች በአንዴ ብጠርት ማለት ነው ሶስት ጊዜ create ከማደርግ ድንች፣ ቲማቲም፣ ሽንኩርት እ፣ cycle የምፈልገው ሽንኩርትን create አድርገው የፈለጉትን product በዛ ስር ቢያዙ እዛው ላይ አዎ፣ በዛው አንዴ create ባደረግኩት ላይ የምፈልገውን እ፣ እንትን እንዳለ resource እንዳለ እዛ ስር በገኘ አንዴ ነው በቃ ሞልቼ መውጣው ማለት ነው። እንዳለ team ኡ የሚፈልገው እዛ ስር ይገባል ማለት ነው።
ገባኝ።
ገብሻል? አሁን ሶስት አራቴ ነው የምትፈልጊውን እየከፈትሽ እሱ ነገር እሱ ነገር እኮ በ personal order ኣችን ላይ አለ። maybe product ኡ price ኡ ይጨምራል እንጂ
እሱማ አለ። ግን ያው በ team ሲሆን ደግሞ price discount ነው በጣም okay እሱንም መጠቀም ስለምንፈልግ ይሆናል አይደለ? ሁሉን all in one ቢሆን ሽንኩርት፣ ቲማቲም፣ ድንች የምትፈልጊያቸውን እነ ፓስታ አዎ፣ ምናምን አዎ፣ ቢኖሩ ገባኝ።
አንድ ላይ order ብትሰጪ ጥሩ ነው። ሶስት አዎ።
አራት የገብተሽ create ስታደርጊ time ሰለችም ይሆናል። ያው ግን ስለምትፈልጊው ታደርጊዋለሽ።
ልክ ነው። ታው እንደዛ product ኡ ውስጥ ቢሆን እንዴት ነው።
ነው? በሰዓቱ ይደርሶታል?
እም?
በተባለበት ሰዓት ይደርሳል?
መጣን መጣን የሚባልማ ተለምዷል። መጣን እያሉ የሚቆዩት ነገር ደርሰናል እያሉ
ምን አሉ?
ትንሽ ያስጠብቁሻል። እ፣ ደርሰናል ይባላል፣ ግን ሁለት ሰዓት ቆይቶ ሊመጣ ይችላል። አንቺ እየጠበቅሽ ማለት ነው።
OK እሺ።
ደርሰናል ተብሎ ደውሎ ማለት ነው።
እም፣
እ፣ ሌላ እሺ፣ ያለው- ዱቄት አትስታችኋል አይደል? የለም ዱቄት ምን አሉኝ?
ዱቄት ዱቄት አለው አሁንም ገብታ
ገብቶ ነበር ሰሞኑን። አሁን application ኑ ላይ አይተውታል?
አሁን ዛሬ check አላረኩም፣ ግን last week አልነበረ
OK ከሌለም እናሳውቃለን። ይቅርታ ሰሞኑን ጠፍቶ ሌላው ነበር። አሁን ምንድን ነው?
check አድርገን አዎ።
እሱን ይስተካከላል።
ሌላው ላይ ምንም complain የለኝም።
OK ቺፕቺፕ application ላይ ይሄ product ቢኖር ብለው የሚያስቡ product አለ ቢያሳውቁ።
ቢኖር ምለው ምን ነበር? አይ አሪፍ ነው። ምንም ጥሩ ነው
እሺ ጥሩ ነው። የሚኖር ካለም ደግሞ ሌላ ጊዜ ጠይቁ።
እሺ ለሰጡ ምላሽ ከልብ እናመሰግናለን። መልካም ቀን።
ታንኪ መልካም ቀን።